Hello, Ashley Klein.
ሀሴ
ወይ ሀሴ ኧረ ወይ በእናትሽ እየሰማሁ ግራ ነው።
ግራ ገብቶናል እኮ ኧረ እንዴት እንደምንሰራ ዘጠና ስምንት አስራ ሶስት ወርቃ ፍየል ቤት ነው ያለው አፕሊኬሽኑ ግን ሌላ ቦታ አድርጎ እየካ ነው ወደ ኮሚኒየም እያጋ ማለት ነው
ዘጠና ስድስት አስራ ሶስት ዘጠና ስምንት አስራ ሶስት
ዘጠና ስምንት ለቤርሳ ነግረሃት ነበር ልበል?
እሱን ነግራታለሁ። ዘጠና ስምንት ዜሮ አምስቱን ነግራታለሁ። ዘጠና ስምንት ዜ አስራ ሶስትም እያለሁ እዛ ወደ ኮንዶሚኒየም የሚሄድ መከራ እኮ ዘጠና መስተካከል- ስምንት አስራ ሶስት አዎ፣ እስኪ እሱን አስተካክልልኝ። ፍየል ቤት ነው ያለችው ወርቃ ማለት ነው።
እሺ ግን አደባ- እልሃለሁ።
እሱ አድርጎ application ኑ አድርጎ እየለካ ነው። አዎ፣ ወደ አደባባይ አድርጎ ነው እያስጠጋ ወደዛ ወደ ኮንዶሚኒየም ማለት ነው።
እሺ
የሰባ አምስት መንገድ በስልሳ አምስት ብር እየሄድን ነው። በአስራ አም- በአርባ አምስት ብር እየሄድን ነው።
እሺ አየዋለሁ።
እሺ፣ በደንብ ለክልኝ ከፍየል ቤት አድርግልኝ።